Hello.
Dilo.
Hello. Hello.
Hello.
Oye.
Hello?
Hello.
Tazama. Hello.
አቤት አይሰማ?
አይሰማም። ስራ ላይ እኮ እየሮጥኩኝ እኮ እናቴ።
እና ምን አሰብክ?
እና አሁን እኔ እኮ አሁን ወረቀት እዚህ ጋር ይዝኛል፣ እዚህ ጋር ትይዝኛለሽ። የቱ እንደምመርጥ ግራ ገባኝ።
በቃ እሺ፣
እም?
እሺ ችግር የለውም።
እ፣ የቱ ይሻልሻል? እኔ እኮ እናቴ ወረቀት ከዛሬው ስለማላገኘው እኮ ምንም አይልሽም ስራ አይ እንደዛ እንኳን እንዲሆን አልፈልግም። እሺ
እም?
አስጨርስልኝ። እሺ እሱን
እናቴ ማርያም በናሽ በእኔ እንዳታዝኝ እሺ እናቴ። እኔ ፕሬትም ከኔ ደስታ በላይ ለአንቺ ስሜት ስለምጨነቅ
ችግር የለውም አልኩ እኮ። እሺ
ደብሮሻል እባክሽ።
እሺ አልደበረኝም።
እም?
ችግር የለውም። ወረቀቱን ጨርስ።
አስብ እስኪማ እኔ አሁን ሳልፈልግ ምናምን ቀስ እኔ አይደል እንደ እንገናኝ እንገናኝ ያልኩኝ ጭቅጭቅሽ
አዎ እሱማ ልክ ነው።
እኔ አይደል እንደ አብረን ዘርማ እየናፈቅሽኝ የምልሽማ
እሺ በቃ
ታዲያ እናቴ ወረቀቱን ጨርስ።
እና አሁን ወረቀቱ አይቀምም ሲያለሽ እማዬ እና አስብ እሺ ስራ ቦ- እኔ ችግር የለም ዛሬ ከኔ ጋር ትደሰች ስራ ፈትሽ ቁጭ ማለት ትፈልጊያለሽ
አልፈልግም አልፈልግም።
አይ እሱን ነው ማስረዳሽ በእናትሽ እኔ አሁን አ- በጣም ነው የከበደኝ እንዴት ብዬ ላስረዳሽ ገብርኤልን
እሺ በቃ ገብቶኛል እኮ።
አይ ደብሮሻል እባክሽ
አይ አልደበረኝም። የምር
እስኪ ማርያም የምር
ፊልሟን ደብሮሻል ይባል
እሺ ምን አማ።
ታደርጋለህ? ምን ታደርጋለህ?
እ ምን ታደርጋለህ? እሺ ደበረኝ አልደበረኝ፣ አሁን ምን ትፈጥራለህ? ምንም የሚፈጠር ነገር የለም። ወረቀቱን ነው እኔ የምፈልገው። ዋናው እሱን አስጨርስልኝ። ባይሆን እ
እ፣ ወረቀቱን አስጨርስልኝ እንደምንም ብለህ
ወረቀቱን ጨርስልኝ፣ እንደምንም ብለህ ዛሬ እኔ የምሯሯጥ እኮ እሱን ማስቶ የሰጠሽ ጊዜ ደግሞ ያው እስከ ማክሰኞ ምናምን ሰዓት እኮ ነው አዎ፣ ሰኞ ይዘሽ ነይ ብለውኛል።
እና እሱን እኮ ብዬ እኮ ለዛ እኮ ልሩጥልሽ ብዬ እኮ ነው። እዚህ ወደ ኋላ ወደፊት እያደረጉ ለዛ እኮ ነው የምለው።
አይ ችግር የለውም። እሺ ነገ ምናምን ላገኘና ነገ ወይ ታቀብለኛለህ ወረቀቱን የሚያልቅልህ ከሆነ
በቃ የሚያልቅብሽ ከሆነ ችግር የለውም ይኸውልሽ።
እ
ዛሬ ጠዋት ምናምን አንዴ ችግር የለውም እሱ ብቻ እኔ እንጃ ኦ፣ ነገ ታቀብለኛለህ።
አንቺ ለሰኞ ስለሆነ አሁን ጭንቀት የምፈልገው- ነው እ?
ለሰኞ ስለሆነ የምፈልገው ነገ ታቀብለኛለህ።
ማክሰኞ ከሰዓት ምናምን አልሽኝ እንዴ እሱማ አንተ መተህ የምትፈርምበት ነው።
እና አብሬጅ መምጣት አልችልም ከሰዓት እሺ በቃ ችግር የለውም።
እ?
እሺ እንደዛም ከሆነ ይቻላል።
ኡፍ። ባ- ጭንቀት ነው።
እ?
እኔ እንጃ ምን እንደማደርግ አላውቅም።
ምን ነው
ቸግረን እ?
እ?
እና በናትሽ እንዳት እንዳይደብርሽ እንዳትቀየሚ እግዚአብሔር በቃ ሸም ችግር የለውም። በቃ እ፣ በኋላ ቤት ስገባ ልደውልልህ።
እም ቤት ስገባ ልደውልልህ።
እሺ በቃ